ጤና ይስጥልን ቤዛ ኢትዮጵያ በሻሮን ነው ይህን ባኮ ምንረዳው
እናትዬ ቤቲ የምትባል ልጅ አናግሬ ነበር ዛሬ ጠዋት።
እሺ ወደ እርስ- ወደ እሷ ላስተላልፍሎት እሺ
ጤና ይስጥልን ቤዛ ኢትዮጵያ በፊልሚንግ ባኮ ምንረዳው
እ ቤቲ እንትን ጠዋት ደውዬልሽ ነበር አይደል? እንዴ በእምነት ግሮሰሪ ማንቤት ስልሽ አዎ።
ብዬ አዎ አላመጡልንም በእናትሽ
እሺ ደንበኛችን አሁንም እንደገና update አድርጌ መልሼ እልክልዎታለሁ እሺ አልመጡ ያው እዛው ቁጭ ብለን እየጠበቅን ነው እንግዲህ እሺ ለተፈጠረው ነገር ይቅርታ አድርጉልኝ ምናልባት የመንገድ መዘጋጋት ሊሆን ስለሚችል እኔም እንደገና አሁንም update አድርጌ እልክላችኋለሁ እሺ እሺ ቤቲ እሺ